hello hello ጤና ይስጥልኝ። hello hello።
ጤና ይስጥልኝ። ጤና ይስጥልኝ።
እ
ጤና ይስጥልኝ።
አይሰማም?
ይሰማል ይሰማል።
አቤት ፍሊንትስቶን ሆምስ ነው የደወሉት። ሰማንያ አንድ ሰማንያ ስምንት እ
ሰማንያ አንድ ሰማንያ ስምንት ላይ ፍሊንትስቶን ሆምስ ደውለው ነበር
ተደውሎ ነበረ።
ደውለው ነበር ሰማንያ አንድ ሰማንያ ስምንት ላይ
በቃ እስኪ ወይ ልጄ ጓደኛውን ፈልጋ ይሆናል ደወለች። በቃ የለችም።